Hello አቤት።
ጤና ይስጥልኝ ዳኛቸው።
አዎ ዳጊ ውድ ወርክ እሺ ከ Afriwork ኢትዮጵያ ነበር የምንደውለው። Afriwork Freelance ኢትዮጵያ
Okay።
በ digital marketer vacancy አውጥቶ ነበር አይደለም?
እ በ digital marketer
digital marketer አዎ እሺ።
vacancy አውጥቶ ነበረ።
አካል እሱ አውጥቶ ነበረ።
አዎ ትናንትና ነበር የወጣው ዳኛቸው በሚል
እሺ አሁን እሱ ስለወጣ check አደርግልሻለሁ።
እሺ pending አላውቅም።
payment ላይ ስለሆነ
እ፣ ያስቸገሩት ነገር ካለ በዛው ለማወቅ ነው።
እሺ ጠይቅ- ጠይቄ ይደውልልሽ።
እሺ እሺ